Hello ሰላም ነው አለን። የቦነስ ቲኬቶችን ቶሎ አለቃቸው እያላችሁ እሺ cashier code ንገረኝና check ላድርግልህ። ቲኬቱን አስራ ሶስት አስራ ሶስት አምሳ አራት ሀምሳ አራት አስራ ሶስት አስራ ሶስት
አስራ አምስት
እሺ ሀምሳ ብር አለው። እሺ ፒያሳሾው ፔ መቀበል ትችላለህ።
ብቻ
አዎ ሀምሳ ብር ነው ያለው። ሁለት ጨዋታ void ሆኖብሃል እና ሙሉ በሙሉ ነው?
ጨዋታ ወጥቷል። አዎ ነው። እሺ እሺ። ድምፅሽ ያምራል ደግሞ እናመሰግናለን።
እሺ እኛ እናመሰግናለን። መልካም ቀን ይሁንልህ።
ላላችሁ